ተውኝ አልኳት። ምክሯን ሰጠች። ልጅ ሰጠን አላት። ያንተ ግን አልሰጠም።
hello
በቆ ምድር ነው
transaction ላክልን ብላችሁ ብር ግን አልገባልንም።
እሺ ማን ልበል
ፍታለው ጌትነት እ?
ፍታለው ጌትነት ፍታለሁ ነው የሚለው ጌትነት አ እህ
አንተ የሰው ልጅ ቂም- የሰው ልጅ ቂም ስፔሊንጉን ንገሩኝ።
ብትለየኝ ሸምተን ኤፍ አይ እ፣ ቲ ኤ እ።
ኤል ኢ ደብሊው
ሲስተካከል እናሳውቆታለን። እኛ
ምን ሲስተካከል
ሲገባሉት እናሳውቆታለን። ቴሌግራም ላይ ይጠብቁ የተስተካከለሉት እሺ እሺ